hello
አቤት ጤና ይስጥልን።
ጤና ይስጥልኝ።
እም፣ ተደውሎ ነበረ በአስራ ዘጠኝ ቤት መጨረሻ አርባ አራት ስምህን ንገረኝ እስኪ?
ቸርነት
ቸርነት እሺ ቸርነት
ተፈሪ
ቸርነት ወይነሸት እንደ ቸርነት ከኢትዮ ችክን ነበር የደወልኩልህ።
እሺ አ፣ እሺ ቅሬታ አቅርባችሁ ነበር አይደለ? ቆ- ጫጩቶቹ ቆዩብኝ።
አ አ ጫጩቶቹ ደርሰዋል አይደለ? አሁን እ፣ እየመጣው ነው ብሏል። ስልክ ተልኮልኛል እየመጣ ነው።
መቼ ዛሬ ወጥተዋል?
አ፣ ዛሬ እየመጣው ነው ብሎኛል።
ጥሩ ተደውሎልሃል ማለት ነው አይደለ?
አ አ አዎ እሱን ለማረጋገጥ ነው። አመሰግናለሁ።
እሺ እኔም አመሰግናለሁ።
መልካም ጊዜ ነው። እሺ እሺ